ሄሎ
ሀሎ ሰላም ጤና ይስጥልኝ።
ሰላም፣ እንዴት ዋላችሁ? ሰላም ነው።
እግዚአብሔር ይመስገን። ሰላም ትኬቱን መቁረጥ እችላለሁ አሁን?
እ፣ እሺ ይቻላል።
እሺ፣ ምን ላይ ልቁረጥ?
እ፣ ስምህን ንገረኝና ኦንላይን ልመዝግብ፣ account transfer ነው ያደርግልሃለሁ።
ነው። እሺ፣ እሺ፣ እሺ። እ፣ በአካል መምጣት ከፈለጉ አቤት።
ትኬት መሸጥ ትኬት ሽያጭ ላይ ነኝ። በአካል መምጣት ከፈለጉ
አይ አንቺ ከመዘገብሽኝ ጥሩ ነው።
እሺ። ስም ማን ልበል እሺ። አቤል አበበ።
ተመዝግበ ነበር ከዚህ በፊት አቤል?
አይ ቅድም እ፣ አልኩና እ፣ busy ሆንኩኝ። አቤል ብቻ ነበር። አዎ ነግሬያት ነበር
እሺ። ብዛት
እ? እሷን ነው። አሁን ሁለት ነው። ስንት ሰዓት ነው የሚጀምረው?
አስራ ሁለት ሰዓት ነው የሚጀመረው አቤል።
እሺ አንድ ሰው ያዢና አንዴ ልደውል ለባለቤት እዚሁ ላይ ሳዘጁ ቅርብ ከሆነች አብሬያት እደውላለሁ።
እሺ።
አትዘ-